በቤተሰብ የኦርደር እስኪ አስ ከመገኛ ነው የያዙት ስልሳ ሁለት ዘጠና ሁለት
ስልሳ ሁለት ዘጠና ሁለት
ዘጠና ሁለት ቤላ ኦርደር ይዘሃል።
አልያዝኩ
ስልሳ ሁለት ዘጠና ሁለት የት ነው አንተ ያለኸው?
ቦሌት
መስመር ላይ ጠብቀኝ። ወጥቶላል። እሺ ልጅ አለ